ሄሎ ሄሎ፣
ሰላም ነው።
ጤና ይስጥልኝ።
ኢትዮ ችግር የኢትዮ ቺክን ነው
እንዴ ጫሪት ነው ገቡ አሁን
እ ገቡ
ምን አልከኝ?
ግን አንተ ቃጂ
እ
ሄሎ ሄሎ፣ እሺ ይሰማል። አሁን ይሰማል። እንትን ወረፋ እስከ ስንት ይደርሳል? አሁን ባለፈው መሀል ላይ አቋርጠን ነበረ ስራ ከ- ከየት ነበር የደወልክልኝ?
እ ከየት ነበር?
ከአማራ ክልል ሰሜን ጎጃም ደዋቸ ሰር እዛ አካባቢ የእኛ ተወካይ አለ። የሱ ስልክ የለህም?
እ እ
አ፣ የእኛ ተወካዮች አሉ እዛ አካባቢ፣ አስተባባሪ አለን። የሱ ስልክ የለህም?
ና
የለህም ስልኩን?
ስልካቸውን አጋጣሚ በፊት ላይ እንትን እንዳሉት ሰሞኑን ቴክስት በተላከው ላይ አ- አጋጣሚ በዚህ መደወል ይችላሉ ዜና እሺ።
ዜና አይቼ አ፣ ደወሉ እንጂ የት ነው? ወ- ስልካቸው አጋጣሚ የሌለው ነው ነው ዞኑን ችግር ንገረኝ።
የለውም አፈላለ እ ዞኑን ንገረኝ።
ምን አለኝ
ዞኑን ንገረኝ። የት ነው ዞኑ? ያ- ዞኑ ነው ሰሜን ጎጃም
ሄሎ፣
እ ይሰማል ዞኑን ንገረኝ። ዞኑን ዞን ሰሜን ጎጃም
ም። ሰሜን ጎጃም የእኛ ተወካይ አለ እዛ አካባቢ። ወረዳውን ንገረኝ እስቲ።
እ ደቡብ ማነው ደቡብ አጨፈር እ?
እ
ደቡብ
አጨፈር
የት ነበር ያልከኝ?
ደቡብ አጨፈር
አይሰማም ግን ያንተ ድምፅ።
ደቡብ አቸፈር ደቡብ ምን?
አቸፈር
እሺ።
ሄሎ
ሄሎ ሄሎ። አዎ፣ አቸፈር አይደለ? እሺ።
አይሰማል አዎ ይሰማል። እ፣ እዛ አካባቢ የእኛ ተወካይ አለ ዶክተር መን- መንግስቴ የሚባል ሰው። የእሱን ስልክ ልስጥህ
አለ አረ መኖር እኮ አለ አጋጣሚ ስልካቸውን በፊት አጠፍ እንትን ብዬ ነው እንጂ ስ- ስራ ሳቆም አጋጣሚ ስለዚህ ስልካቸውን መንግስቴ ስላላወጣሁ።
መንግስቴን ስልክ ለስጠህ ስልክ ለስጠህ
እ
ይህ መንግስት ስልክ ለስጠህ አሁን ለመያዝ መቻል